ጤና ይስጥልኝ አክስቴ ማሊሴ ባኮም ልርዳዎት።
ሀሪፍ ስፖርት ላይ በኤስፔ እሺ
አስገባልኝ ትናንትና ማለት ነው።
እሺ፣ ስንት ብር ነበር የሞከሩት?
ሁለት ሺህ ብር
ሁለት ሺ ወደ አሪፍ ያልገባ ያሉት ከምን account ዎት ነው?
ከ- ከ wallet
ዋሌት አዎ፣
ም- ሲቪ ዋሌት ነው ዋሌት ያሉት?
ነው።
ሲቪ አዎ፣ ሲቪ አዎ፣ እሺ በአሪፍ ፔ በኩል አድርገው ማስተላለፍ ወደ የሞከሩት አሪፍ ስፖርት።
Betting አሪፍ ስፖርት።
ሀሪፍ ስፖርት እሺ ደንበኛችን ቁጥ- ቁጥሩ ልንገርሽ፣ የ- አዎ።
በ- የደወልኩበት ቁጥር ሳይሆን ዜሮ ዘጠኝ ዜሮ ዘጠኝ
ሰባ ሰባት ሰባ ሰባት ሀምሳ አራት ሀምሳ አራት አስራ አምስት አስራ አራት አስራ አምስት አስራ አራት ስም ይንገሩኝ የተመዘገበበትን CBE ዩ ጀዋር ጀዋር ጀዋር መሐመድ ሸሪፍ መሐመ- መሐመድ ሸሬ አዎ፣ ሸሪፍ እሺ ደንበኛችን የሰጡን መረጃ መዝግበናል አሁን የኛን የቴሌግራም ስልክ ቁጥርን ስጦትና screenshot አንስቶ ቴሌግራም ላይ ላኩልን
እሺ፣ ልኬዋለሁ። የእናንተ ቴሌግራም አለኝ።
አሉት እሺ ማን አዎ።
በሚል ስም ነው የላኩልን
ያው በ- በአሊ በሚል ስም ነው የላኩት የላኩት።
አሊ አዎ
እሺ ግን- ደንበኛችን አ፣ የእናንተ ቁጥር ሀምሳ አምስት መጨረሻ ነው አይደል?
አዎ መጨረሻው ሀምሳ አዎ።
አምስት የሆነ ነው አዎ።
እሺ የላኩትም screenshot ደርሶናል እኛ ለባለሙያዎቹ እናስተላልፍልዎታለን እሺ፣ አመሰግናለሁ።
እሺ እኛም ስለደወሉ እናመሰግናለን ሌላ መረዳዎት ነገር ካለ ይንገሩኝ አይ በቃ የለም፣ ምንም አትልም። አመሰግናለሁ።
እሺ እኛም እናመሰግናለን ቀጥሎ ከሚሰሙት በኋላ ስለ አገልግሎት ያሉትን አስተያየት ያስቀምጡልን መልካም እሺ።
ምሽት አሜን፣ አሜን። አንቺም መልካም ምሽት።